ሄሎ
ሄሎ አቤት አቤት ሰላም፣ እንዴት ነህ? ሰላም ነው አሎ ይርስ ደህና ነሽ አለን አለን፣ እግዚአብሔር ይመስገን አለን። ይሄ የትናንቱ እ፣ በጊዜ ዘጋል ያልከው አዎ አዎ።
ትናንት እንዴት ሆናችሁ? ስንት ሰዓት ዘጋ?
ሁሉም እንደዛው ነው ለካ ተመሳሳይ ነው ሌላም ቦታ ማለት ሁለት ከአርባ ስምንት ደቂቃ ላይ ነው የሚዘጋው ሶስት ሰዓት ነው ያልሽኝ ኧረ አንቺ አዎ እንደዛ አልቆየም። ዛሬ ስ- ትናንትናም በዛ ሰዓት ነው የዘጋው።
እኔ እንጃ አልጠየኩትም እስከ አራት ሰዓት ማድረግ አይቻልም ቆይ ሀያ ሁለት እስከ ሀያ ሁለት እኮ ሰዓት አይደል ምን ተስተካክሏል ብለውኝ እኮ ነው ልጠይቅህ ብዬ ነው። ትናንትና ስንት ሰዓት ዘጋ የሚለውን ጠይቀውና ተስተካከለ ብለው አለ እንደዛ።
እስከ አራት ሰዓት አዎ እስኪ ይኸውና ትናንትና አዎ።
ስንት ሰዓት እንደዘጋ ጠይቃቸውና አዎ check እናደርጋለን ድጋሚ።
እሺ በቃ ይቻላል እሺ እደውልልሻለሁ እሺ እሺ ሰላም እሺ።
እሺ